ቤስት ቤት
hello፣ እኔ ስለ ቤስት ቤት ነው የምናዳ ሰላም ነው? አይ፣ ትናንትና withdraw አድርጌ ነበር አምስት ሺህ ብር
እሺ እና እስካሁን ድረስ አልገባም። እና ቴሌ ብር ላይ ደግሞ ወደ ራሴ ብር ወደ ራሴ ቴሌ ብር ቁጥር ነው አዎ ያስተላለፍኩት።
እሺ አሁን ደወልክበት ቁጥር ነው ቤስት ቤት የምንጠቀመው?
አዎ በዚህ ቁጥር ነው።
እሺ እሺ አምስት ሺህ ብር ነው
አዎ አምስት ሺህ ብር ዜሮ ዘጠኝ አስራ ስምንት አርባ ስምንት ሰማንያ ሁለት ሀምሳ ዘጠኝ አለ አዎ ራሱ ነው።
ገብቶልሃል አሁን? እሺ እሺ እሺ፣ አመሰግናለሁ።
እሺ